hello hello ጤና ይስጥልኝ ጠብታ አምቡላንስ ጤና ይስጥልኝ ጠብታ አምቡላንስ
አማርኛ አላውቅም።
አዎ አማርኛ የሚችል አጠገቦት ሰው አለ?
አዎ እሺ ያገናኙኝና እሱ ያብሩኝ።
ኦሮምኛ ነው።
አማርኛ ላ ኦሮምኛ ታውቃለህ ብቻ ኦሮምኛ ብቻ ነው።
እ?
hello hello
አዎ እሺ አምቡላንስ አገልግሎት ይፈልጋሉ?
እ።
ሄሎ
ምን ነገር ሳቢ እሺ አምቡላንስ አገልግሎት ነው የደወሉት?
አማርኛ አላውቅም።
እሺ አጠገቡ አማርኛ የሚችል ሰው ካለ ያገናኙኝ።
ኦሮምኛ ትላ- ታላቁም
እሺ ኦሮምኛ አላውቅም። አዎ
አዎ